ጤና ይስጥልኝ
ጤና ይስጥልኝ።
ካሽፔ ነበር የምደውለው።
እሺ ቅድም ደውሎ ነበር እና developer ስራ ብሎ ነበር ብለው ነበር ደንበኛችን።
አዎ
አሁን የምነግሮት website አለ፣ በሱ መግባት ይችላሉ።
እሺ እስኪ ማን እ፣ ትልኪልኛለሽ ወይስ ትነግሪኛለሽ? አሁን እነግሮታለሁ። ያዙ እሺ
እንገሮት አሀ
dashboard
እሺ
ዶት ቦርድ እሺ
አሽፔ
እሺ dot net
እሺ
በዚህ ሞክሩት እና
አሁን ከፍቷል። ልክ ነሽ። ግን sign up ማድረግ እንችላለን እዚህ ላይ አሁን ደንበኛችን ሌላ መረዳት ነገር አለ?
ጊዜ የለም። በሂደት ደግሞ እንደውላለን።
እሺ እናመሰግናለን ስለደወሉ። ስለ አገልግሎት ያሉትን ሀሳብ አስተያየት ከምሰሙ ድምጽ በላይ አስቀምጡ። መልካም ቀን ይኑሩት።
እሺ